ስለሱ ስለቤት ቤት
እንትን ካሻውት ብዬ ነበር በቻፓ ወደ ሲቢ በ አ እና እንትን አላለም ወደ ሲቢም አልገባም እሺ ወደ ቤት ቤትም አልተመለሰም። ግን ሁለቴ ነበር አምስት መቶ አምስት ነው አይ ልንገርሽ ስልኩን ሰላሳ ስምንት ዘጠኝ ሰላሳ ስምንት ስልሳ አምስት እሺ ቆይ አንዴ እሺ
ዘጠኝ ሰላሳ ስምንት ስልሳ አምስት እሺ ዘጠና አምስት ዜሮ አራት
withdraw ውን ያደረግከው አ withdraw ውን ያደረግከው ቪዲዮ ነው ያደረኩት። አዎ ሁለት ጊዜ ነው ያደረኩት።
ዛሬ ጠብቀኝ እሺ እሺ ይኸኛው fail አለ። ለምንድን ነው ስሙ፣ ይኸኛው ፌል ብለን ማለት ነው። ሁለት የመለስ ቀንና ሄሎ?
ማለት ነው። ያየህ ፕሮሰሲንግ ላይ ነው እሺ ይገባል እሺ፣ ሁለት ነው ሁለቴ ነው ያልኩት።
አዎ ሁለት አምስት አምስት ነው እሺ በጣበቅ ይገባል።
አዎ እሺ፣ እሺ እሺ፣ ቴንክ ቻው እሺ።